ይስጥልን።
ወይ
ደውለው ነበር፣ ይቅርታ
መቼ
አሁን ደውለው ነበር። ወደ ችፕችፕ
እ እ ወደ ችፕችፕ ደውለው ነበር። አሁን
ወደዚህ ስልክ ደውለው ነበረ።
ወደ ችፕችፕ
ምን አሉኝ?
ወደ ችፕችፕ ደውለው ነበር። ይቅርታ ተሳስተው ነው ማለት ነው።
አዎ
እሺ በቃ እሺ፣ ችግር የለም። መልካም ቀን